ያስጠላልም
ሄሎ
ሄሎ አቤት፣ ያስጥልኝ
እግዚአብሔር ይመስገን።
ሚላት እባላለሁ ከዶክና real estate ነበር ምደውለው
ከማን?
ዶክና real estate
እሺ፣ ብለታ ፍላጎት ካለ የተወሰነ መረጃ ልሰጥህ ነበር
ፍላጎት እሺ መልካም ቀን አቤት